ጤና ይስጥልኝ የጤና ጥሪ ማዕከል በአቅሙ ልርዳዎት?
የበረራ ትኬት ለመግዛት
እሺ ለመቼ ነው ከየት ወዴት?
ወደ ሳውዲ ከኢትዮጵያ ወደ ሳውዲ ሳውዲ ጅዳ ነው ሪያድ የት ነው?
ሪያድ
ለመቼ ነው የፈለጉት?
ለሳምንት ቢያንስ እስከዛሬ ሳምንት ድረስ እንትን ሊያደርግልኝ እንዲዘጋጅልኝ
ለመቼ አሉኝ?
ሳምንት የዛሬ ሳምንት ድረስ
መሄጃ ብቻ ነው መመለሻ ነው የፈለጉት?
አይ መመ መሄጃ ብቻ መሄጃ ብቻ አዎ በስንት ነው እንትን የማደርገው
ስለዚህ መቼ መቼ ሊሉት የዛሬ ሳምንት ሊያው ወይስ አዎ ለዛሬ ሳምንት ነው እሺ
አይ እሺ